ወየ ሰላም ወያሽ አቤት መልሳ በቃ እሺ ወርደ
ወይኔ ቃቃ ጨዋታ ትጮትብኝ በእናትሽ እሺ እሺ ላይ እኮ እያነሳት እዚህ ጋር ደርሻለሁ እዚህ ጋር ደርሻለሁ እያለቻት ነው።
እንዲህ ሎኬሽን ሁሉ እኮ ልክ አይደለም
እንግዲህ ምን ይደረግ የሚገርምሽ ሁሉ ነገሯ ጥፋት ነው ከመጀመሪያውም ሎ- መጀመሪያ ስልካት ስልኳ ሳ- አይሰራም ከዛ ቴክስት የተደረገውም ስልክ ደወልኩላት እ እዚህ ጋር አለች ሎኬሽኑ ሌላ ቦታ እንዴ ምንድን ነው ብዬ ሄድኩኝ እዛ ቦታ ላይ እ ከዛ ጠብቀኝ አለች በቃ ከዛ በኋላ ያለ ወፌል እዚህ ደግሞ እ ወንበር- ታመጣለች እኮ ስልክ አረ በጣም የምትገርም ሲደውል ሰው ነች።
ምላሱ።
እኔ እንደዛች አይነት እንደዚች አይነት ሰው አጋጥሞኝም አያውቅም። እግዚአብሔርን ነው የምልሽ።
ኧረ አሉ እንደዚህ ከዚህ በላይ የበለጡ አይዞሽ አረ እኔ በቃ፣ እሺ፣ መጀመሪያ እሺ እሺ ግድ እሺ፣ የለም አባ፣ ግድ የለም ይሄን ዳገት እየወጣ ደህና እደር።
እሺ ደህና ደር መልሳለሁ በቃ ወቲ እሺ እሺ፣ ከዛን ግን አሳውቀን እሺ፣ ካንስል እሺ እንደሆነ እሺ እሺ እሺ